ሄሎ ጤና ይስጥልን ብስክቤት
ጤና ይስጥልኝ። የቤት ቤት agent ለመሆን ነበር እሺ መረጃ ጨርሻለሁ።
ለማወቅ ነበር።
እሺ ምን አይነት መረጃ percent ኡን ነው
አ percent ኡን እ፣ ማስያዣ የ virtual ነው የስፖርት ነው agent መሆን የሚፈልጉት ሁለቱ ሁለቱ ሁለቱንም እሺ የ virtual ሰማንያ አምስት አስራ አምስት ነው ሰማንያ አምስት 85 ለአንተ ለእኛ አስራ አምስት ማለት ነው የ virtual የ virtual የስፖርቱ ሲሆን ሰማንያ አምስት ለእኔ ሰማንያ አዎ፣ አምስት ሰማንያ።
ለእኔ አዎ አስራ አምስት ለእኛ ማለት ነው virtual እ፣ እ፣ ስፖርት ላይ ሲሆን ስልሳ አምስት ለእኛ ሰላሳ አምስት ለአንተ ነው
እ፣ ለሁለቱም የምታስይዘው ብር ሰላሳ አምስት ሺህ ነው በቼክ ወይም በ cash
እሺ
ሌላ በቃ ከዛ?
እ፣
እሺ በቃ እነዚህ እነዚህ ነው ያሉት ሌላ ስለምን ልንገር
ሌላ የት ነው አድራሻችሁ?
አድራሻችን አዲስ አበባ ካሳንቺስ ባምቢስ ብለህ ትመጣና እናት ባንክ head office ጀርባ አዳማ real estate።
እ፣ እሺ አመሰግናለሁ።
ችግር የለውም መደወልም ትችላለህ። ቦታውን እነግርሃለሁ።
እሺ